አምቡላንስ አዘን ነበር እዚህ ከሚኒሊክ ሆስፒታል ወደ እናንተ ለመምጣት
እኮ አናግረዋቸዋል።
አዎ መጣን ብለው ነበር። እስካሁን አልደረሱልንም።
ይደርሳሉ። መጣን ካሉ ይመጣሉ። መንገድ ላይ ሆነው ነው የሚሆን። በዛው ስልክ መልሳችሁ ደውሉላቸው። አምቡላንሱን ያናገራችሁ ሰው አለ አይደለ?
አ አ ለሱ መልሳችሁ ደውሉለት አይ ግን አስተባብሮልን እየጠበቅናቸው ስለሆነ ደ- አስተባብሮልን እኮ ለ- ተ- ተልኳል እኮ already ወጥቷል።